ሄሎ ሄሎ አቤት ርብቃ መልሼ ደወልኩኝ እሺ እሺ ቱትን ነገ አስልክሎታለሁ ግን መቼ ነበር የተረከቡት እቃውን ቅዳሜ ዕለት Okay ከአሁን በኋላ ግን እንደዚህ ሲረከቡ ወደ አላሳወቁን ግን ያው complain እንትና ለምን መሰለ ዝም ያልኩት እሺ እ፣ ከእንትኑ ላይ አይተው ከሆነ rate ኡን እንትን ላይ zero of five ይላል ከከፈልነው confirm complete ከሚለው ላይ ደግሞ six of six ይላል ከዛም payment ኣቸው complete ያልሆኑ ሰዎች ካሉ ብዬ check ማድረግ ፈልጌ ነበር ቅዳሜ ደግሞ ሁሉም ስራ ስላልገባ Okay ቢሮ ስለሆንን ዛሬ ማረጋገጥ ፈለግኩኝ Okay እንጂ ብዙ አዎ ጊዜ ወዲያው ነው complain የማቀርበው የነበረ አዎ ወዲያው ካልቀረበ አሁን እኔ ሳስገባሎት እንደዚህ ራ- እንዲወጣ እ፣ እ፣ በቀጣይ ቀን እነሱ ከተቀበለች ስለቆየች ይህን complain ም።
ላይቀበሉ ስለሚችል ከተቀበሉ በሀያ አራት ሰዓት ውስጥ ቢያሳውቁን ጥሩ ነው።
አዎ፣ ሌላ ይሄኛው ሌላ ግን ጊዜ እንደዛ ነው። ግን አስገድሎታለሁ።
ይሄ እንትን ስላለኝ ነው አ- የ pend ያደረኩት እንትን ያልኩት ነው የቆየሁት አይ እንጂ ችግር እውነተኛ ዋጋ የለውም። በቃ እንትን ነበር።
አዎ Thank you ሌላ ቀን እንደዚህ አይነት ስህተት እንዳይፈጠር ነው። በቃ ችግር የለውም።
አመሰግናለሁ።
አስረክሎታለሁ። እሺ እሺ፣ መልካም ቀን። እሺ፣ ቻው። እሺ።
ሰላም